ሽሩሩሩሩ እሽሩሩሩሩ የቢኒ የእናት ቶሎነይለት ዳቦውን ባህያ ወተቱን በጉያ ይዘሽለት ነይ ይዘሽለት ነይ እሽሩሩሩሩ እሽሩሩሩሩ ስፈጭም ማዝዬ ስጋግር አዝዬ ስሰራም አዝዬ ስሄድም አዝዬ የኔማ ቢንዬ ውረድ ከጀርባዬ